ጸሎትህ በዜማ ፊትህ ልዝለላ ሞካክስ ልንገር ማንነትህን ስምክን ልጥራ ላቆላምጥ እውጣ ከፊትህ ሆይታን ላብዛ ለምስጋና ከእኔ ዘን ለአንተ በስቶ ያለ ይነውና ላጫውትህ በዜማ ፊትህ ልዝለላ ሞጋግስ ልንገር ማንነትህን ስምክን ልጥራ ላቆላምጥ እውጣ ከፊትህ ሆይታን ላብዛ ለምስጋና በእኔ ዘን ለአንተ በስቶ ያለ ይነውና በምስጋና እጅግ ከብረህ በክብርህ በጣምርከ ተገኝተህ ሳለ እኔ ጌታ ይህ ያንስሃል ከዚህ በላይ ሊሆን ይገባል ምስጋናህ በሕዝብ መሃል ምስጋና እጅግ ከብረህ በክብርህ በጣምርከ ተገኝተህ ሳለ እኔ ጌታ ይህ ያንስሃል ከዚህ በላይ ሊሆን ይገባል ምስጋናህ በሕዝብ ብርሃን ምስጋና እጅግ ከብረህ ክብርህ በጣም ልቀ ተገኝተህ ሳለ የኔ ጌታ ይህ ያንስሃል ከዚህ በላይ ሊሆን ይገባል ምስጋናህ በሕዝብ ብርሃን በበዛ ምስጋና በበዛ ክብር ከፍ ባለ ምስጋና ከፍ ባለ ክብር ክብር ተመስገን ለዘለዓለም በበዛ ምስጋና በበዛ ክብር ከፍ ባለ ምስጋና ከፍ ባለ ክብር ክብር ተመስገን ለዘለዓለም በበዛ ምስጋና በበዛ ክብር ከፍ ባለ ምስጋና ከፍ ባለ ክብር ክብር ተመስገን ዘለዓለም በበዛ ምስጋና በበዛ ክብር ከፍ ባለ ምስጋና ከፍ ባለ ክብር ክብር ተመስገን ዘለዓለም በስቷል ከፍ ከፍ ያለ ምስጋና ለነፍሴ ካረከው የመነጨ ከበጎ ስራ የምስጋና ነዶና ለስለቴ ምስጋና ምስጋና ይሄ በእኔ ዘንድ በስቷል ከፍ ከፍ ያለ ምስጋና ለነፍሴ ካረከው የመ